ሄሎ ጤና ይስጥልኝ ሀና እባላለሁ ጉዳይ ነው የደወሉት እባክዎ ምን ልርዳዎ
ተመዝግበን ነበረ ሰራተኛ ፈልገን መልካም እሺ በዚህ ቁጥር ነበር የተመዘገቡት
አዎ አዎ እሺ ባለሙያ አላክንልዎትም ወይስ ምን እንርዳዎ
ተልኮ ነበር የተላከችው ልጅ ስልክ አታነሳም እሺ እ ስለዚህ በዚህ ቁጥር ከሆነ የተመዘገቡት check እናድርግና መልሰን እንደውልልዎ እሺ እሺ አሁኑኑ ይደወልልዎታል እሺ መልካም ቀን እሺ እሺ እሺ ቻው እሺ